አስማኤል የት ነው ያለው ስንተኛ ነው ያለው hello ጤና ይስጥልኝ የተከበሩ
አብሮ ይስጥልኝ hello
hello አስማኤል እንዴት ነህ ሙዛሚል ነኝ ደህና መሽ
እግዚአብሔር hello ይመስገን
በሰላም ገባችሁ
hello
hello አስቼ ሰላም ገባችሁ hello
ይሰማል አስቼ በሰላም ገባ ሙዛሚል ነኝ በሰላም ገባ hello
አ አስቼ በሰላም ገባ
ማና
ሙዛሚል ነኝ ሙዛሚል ይሄ አዲሱ ስልካችን ነው የቢሮ
hello ከአይምሮ ከአይምሮ ጋር በሰላም ገባችሁ ወይ እንዴ አ አስቼ
በኔ ስልክ መጣብኝ ብለህ ብለህ ደግሞ አ ያኛው balance አልነበረውም በዚህ ደወልኩ
እ፣ ያው አሁን አውቶቢስ ተራ ደረስኩ ኧረ
ማርያምን አ፣ እንግዲህ አይዞን እኔ መሻር ችኳል ልውሰዳት አይ ችኳል ልውሰዳት ብዬ ነው እንጂ በዛ ነበር አ ለነገር ያ ክፍት ነው እኮ ይሻል አ፣ በሰላም ገባ አይምሮን ሸኘኸው አዎ ሸኘው እህታችን ደህና ነች ሙሽሪት ሙሽሪት ደህና ነች አ።
ሙዜ ሰላም በልኝ አመሰግናለሁ በቃ እሺ ሰላም ግባ ቻው እሺ